ሄሎ አቤት
ከተላይ ሁለት መቶ አስር አወጣ- ወጣችና ጨዋታ ውስጥ ደግሞ አልገባችም።
ያልከኝ
ለቴሌብር ላይ ብር ለማስገባት ፈልጌ እሺ
ወደ ቴሌብር ደግሞ ወጣችና ማዘቹ ገባኝ።
ከቤት ቤት ወደ ቴሌ ብርክ ነው አይ ከበስተ ከቴሌብር ወደ በስተቤት እሺ ከቴሌ ብር የተላከል መሴጅ አለች አይደለ አው ከቴሌብር ላይ ላኩትና ወደ ጨዋታ ውስጥ ደግሞ አልገባችም።
ከቴሌ ብር የተላከልን message ላክልን እሺ እ?
ከቴሌ ብር የተላከልህን message ላክልን
እ፣ በዚህ ቁጥር ልላክልህ ምን አልከኝ በዚህ ቁጥር ልላክልህ ሰፖርት ሰፖርት በሚለው እሺ በቴሌግራም
እ፣ ቴሌግራም ላይ አለ እንጂ እንደምት- እንደምልከው አላውቁማ
ምን አልከኝ
እንደሚላከው እኔ አላውቁም። በ- እንትን ቴሌብር ቁጥሩ ነው ያልከው?
አይደለም ይኸውልህ ከቴሌ ብር ከቴሌ ብር የተላከልን መሴጅ አለች አይደለ አዎ እሷን መሴጅ ቴሌግራም ላይ ላክልን በቴሌግራም ላይ ላከው።
ቴሌግራም ላይ ላክልኝ እሷን መሴጅ
እሺ በዚህ ቁጥር አለ አይደለም ልንገርህ ቁጥሩን ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት አርባ ሰባት
አስራ ሰባት አርባ ሰባት አርባ ሰባት አዎ አዎ እሺ አመሰግናለሁ።
እሺ አባቴ እሺ መልካም